የለም
የለም።
አቤት
በ video host ስራ ከ Afriwork interview ልናደርግሽ ፈልገን ነበር።
ከየት ነበር?
Afriwork okay እሺ።
so ሮብ ይመችሻል?
ሮብ ሮብ ስምንት ከሩብ ላይ ከሰዓት አዎ እሺ እሺ። የት ነው address?
ሀያ ሁለት ማዞሪያ ጋር ጎላጎል ህንጻ አጠገብ ኖህ ህንጻ የሚባል አለ። እሱ ጋር ሰባተኛ floor ላይ ስ- ቢሮ ቁጥር ሰባት ዜሮ አንድ
ሰባት ዜሮ አንድ okay እሺ እሺ።
እሺ thank you